ሄሎ
ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልን። እንዴት አደርክ?
ሰላም ኖት?
አለሁ ይመስገን።
ከ Flintstone Homes ነበር የምደውልዎት።
Flintstone
Flintstone Homes ከዚህ በፊት ስለ አክሲዮን ጉዳይ ተነጋግረን ነበር።
አ አዎ፣ እና ቢሮ ብቅ ላለ መረጃ ለማግኘት ብለው ነበር።
አ ብዬ ነበር ሰፍሬ ወደ ጀሞ አካባቢ ነኝ ምናምን ብዬ አዎ፣ አዎ፣ አዎ፣ ልክ ኖት።
በቃ እስቲ እደውልልሃለሁ። እሺ
አዎ፣ እሺ። ምናልባት ካልተመቾት በየቦታው ሽያጭ ባለሙያዎች ስላሉ
እ?
ምናልባት ካልተመቾት በየቦታው የሽያጭ ባለሙያዎች ስላሉ እሱን መጠቀም እንችላለን።
ወየ ወየ እ?